ሄሎ ዘጠና አራት ስልሳ ስምንት
ዘጠና አራት እ ስልሳ ስምንት
ጠይቀኝ ነበር PIN አይደል?
እ PIN ጠይቀኝ ነበር አይደል?
አይደለም እንትን ምግብ ቤቱ የሉም ለቀዋል መሰል አይሰራም ስልካቸው ከየት ነው ያዝከው?
ኮርነር ከኮርነር አዎ ማነው ስምህ?
ደስታ
ደስታ እኮ እንትን እነሱ እኮ ውስጥ ናቸው ያሉት። check አታረግም ገብተህ?
እኮ ገብቼ ያው ሲያንኳኳ ዘበኛ ነው የለም ለቀዋል ያለ ለቀዋል።
ለቀዋል መሰል የለም ምናምን ያለ kitchen ውስጥ ማንም የለም ዝግ ነው ቤት
እስኪ እሺ ቆይ ጠብቀኝ አንዴ። ደስታ ነው ያልከኛ?
አ ስለ አዎ እሺ እሺ እሺ ደስታ መልሼ እደውልልሃለሁ።
እሺ